ጤና ይስጥልኝ። አሪፍ ረዲት ነው ባኮ ምልቶ
ሰላም ዋልሽ።
እግዚአብሔር ይመስገን። እንዴት ነው?
ፋይል ልክ ነበረ። ብሩር ሰውነት እባላለሁ።
ምን አሉ?
ብሩር እባላለሁ። ፋይሌን ወደ እናንተ ልክ ነበረ ቬሪፋይ እንድታደርጉልኝ።
እሺ፣ ደንበኛችን አስመዝግበው ነበር።
አስመዝግቤያለሁ። ሁሉ ዲጂታል ማድረግ የሚጠብቅብን ነገር ነበረ። ግብር agreement ምናምን ልከውልኛል።
ይቅርታ ደንበኛችን፣ ትንሽ መስመሩ እየተቆራረጠ ነው። ድምጾትም ርቋል።
ያ agreement ተልኮልኝ ነበር እኔ እሺ፣ እሺ።
እነሱን ስሞላ ያሞላሉን ነገር ለመጠየቅ ነበር። አቶ ለሌላ አጠገብሽ ይኖራል?
እሺ ደንበኛችን፣ እያየሁልዎት ነው። ደንበኛችን ምን አልሽኝ?
እያየሁልዎት ነው ጉዳዮትን በዚህ ቁጥር ነው አይደል ያስመዘገቡት?
ያስመዘገብኩት አዎ፣ በዚህ ቁጥር ነው።
እሺ እሺ። ግሩም ና- ግሩም ሰውነት ኖት?
አዎ፣ ግሩም ሰውነት እሺ ደንበኛችን፣ ጉዳዮትን ለሚመለከተው አካል አስተላልፈንላቸዋል።
አቶ ዳንኤል ምን ትልትልኝ ትችያለሽ? agreement ኡን በሶስት ኮፒ አውጥቼ ማድረግ ያለብኝ ነገር አ፣ እንዲያሳውቀኝ ነበረ እንትን ያልኩት የፈለኩት። አጠገብሽ ካለ ብታገናኙ።
እሺ ደንበኛችን፣ አሁን ለጊዜው የለም። እርሱ ለሶስት መልሶ እንዲደውሉት አደርጋለሁ።
አሊያ ደግሞ የሚመሰለኝ የቴሌግራም ስሟም ነው። ከእሷም ጋር አውርተን ነበረ።
እሺ
እሷም ካለች እሷም ብታገናኙ።
እሺ ደንበኛችን፣ መልሰው እንዲደውሉት አደርጋለሁ።
okay፣ እሺ፣ እሺ እናመሰግናለን። መልካም ቀን።
እሺ።